አላማ መሄድ አባይነሽ ነኝ እንደገና ጠዋት ነበረ ይመጣሉ የተባለው ደውለህ እንደማይመጡ ነግረኸኛል ግን ዛሬ ከሰዓት በኋላ በስምንት ተኩል ይመጣሉ ብለህ አሁን እየጠበቅን ነው እና እባክህን ዊ ጀስት ካንት አፎርድ ቱ ዌስት አወር ሆል ዴይ ዌይቲንግ እና I don't think it's fair at all ስለዚህ ዛሬ ተባበሩንና ይሰራ Thank you I look forward to seeing you አባይነሽ አስራት እና ደውልልኝ የፀሐይ ፀሐይ Real Estate block fifteen unit number two thanks